ኪሎ ጤና ስጥልኝ ቃል ኪዳን ከብት ቤት ምልዶ
በአብረ ስለን ትላንት ሰው ብር ለመጫወት አንድ ጊዜ አምስት መቶ አውጥቼ አልገባም። እንትን ላ
እሺ፣ በስልክ ቁጥር ነው። እሺ፣ አንድ መስመር ላይ ጠብቁኝ
እና አንድ ጊዜም መቶ ብር አንድ ጊዜም ሁለት መቶ አውጥቼ ያኛው ሁለቱም ሶስቱ ጊዜ ነው አልወጣም። እንትን ላይ እጫወታለሁ ብዬ account ኡ ላይ
deposit ነው ያደረጉት ወይስ ከ account ኡ ነው ያስወጡት?
አይ ከቴሌ ብር ወደ game ኡ ነው እንትን ያደረጉ።
እሺ እንደዛ ከሆነ message ኡ አለ አይደል? ከቴሌ ብር የተላከሉት?
አዎ አለኝ።
አዎ እሱም message ወይ ፌስቡክ ላይ ላኩልን ወይ ደግሞ በዜሮ ዘጠኝ ዜሮ ሶስት
ቴሌግራም እስከ ቴሌግራም ቴሌግራሙ ሳይሆን የቴሌግራሙ ስልክ ቁጥር አለ አይደለ?
አዎ አለኝ።
በሱ ዋትሳፕ ላይ ላኩልን። በሱ ስልክ ቁጥር ዋትሳፕ ላይ ላኩልን።
እሺ እሺ፣ መልካም ቀን።
ግን ዋትሳፕ ልኛዋል በቃ ፌስቡክ ላይ ላኩልን።
እሺ እሺ።
እሺ፣ መልካም ቀን።